ቤት እንትን የሙኒክ ጨዋታ ብቻ ቀርቶኝ ነበር እና የባየር ሙኒክ ነው postponed የተደረገው።
አዎ postponed ተደርጓል። አዎ postponed ከተደረገ ሀያ አራት ሰዓት መጠበቅ አለብህ።
Okay ሀያ አራት ሰዓት መጠበቅ አለብኝ።
አዎ ከሀያ አራት ሰዓት በኋላ Okay ይ- ይታረማል። ከጨዋታው ከተካሄደ እንደ ጨዋታው ነጥብ ይያዛል። ካልተካሄደ ደግሞ void ይደረጋል። እሺ ከዛ የሌሎች Okay።
ይገባልሃል።
በቃ መልካም።
እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ።